ሰተኸኛልና ክብር ተመስገን ይድረስ ምስጋና። ስምህን የጠራ አንተን ያለ ተሳክቶለታል ማናፈረ ባርከ ቅድሰ ሰተኸኛልና ክብር ተመስገን ይድረስ ምስጋና። ስምህን የጠራ አንተን ያለ ተሳክቶለታል ማናፈረ እኔ አንተን አምኜ መሽጎሎብኝ ያውቃል መረቤ በሙሉ ባሳዎች ተሞልቷል። ለምኛ አላጣሁም ስምህን ጠርቼ ክብር ይግባህ እላለሁን እኔ እንደ አባቶቼ ባርክ ቀድሰ ሰተኸኛልና ክብር ተመስገን ይድረስ ምስጋና። ስምህን የጠራ አንተን ያለ ተሳክቶለታል ማናፈረ ባለጸጋዎችን ድሃ ታደርጋለህ ምስኪኑን ከትቢያ ደግሞ ታነሳለህ። ምንም አይሳንህ አንዳችም ነገር በሕይወት አይቻለሁ ስንስራ ታምን ባርከህ ቀድሰ ሰተኸኛልና ክብር ተመስገን ድረስ ምስጋና ስምህን የጠራ አንተን ያለ ተሳክቶለታል ማናፈረ በቃይ ማለትንም አስተምርኸኛል የጎደለም የለ ካንተ ተችሮኛል የሚያስፈልገኝን ጌታዬ ታውቃለህ። ጥቂት ሲለምኑህ ብዙ ትሰጣለህ። ባርከህ ቀድሰህ ሰተኸኛልና ክብር ተመስገን ይድረስ ምስጋና። ስምህን የጠራ አንተን ያለ ተሳክቶለታል ማናፈረ ጥቂት የለቀመ ምንም አልጎደለው፣ አብዝቶ የቃረመ ብዙም አልተረፈው። እሱ የፈቀደው ነው የሚሆነ ሁሉ። በከንቱ አንጨነቅ፣ አምላክ ያውቃል በሉ ባርከህ ቀድሰህ ሰተኸኛልና ክብር ተመስገን ይድረስ ምስጋና። ስምህን የጠራ አንተን ያለ ተሳክቶለታል ማናፈረ